ጤናቱ ስለበላለ ጤና ይስጥልን። Best Bet ቤቲ ነው እንዴት የምለው።
ደህና ነሽ ቤቴ? እንዴት ነሽ? ሰላም ነው ሄኖክ ነኝ።
እሺ ሄኖክ ሰላም ነው አሎ፣ አለሁልሽ። እንትን አድርጊልኝ ወጪ አልነበረኝ አለ ስንት ብር
ሰባ ሺህ ብር
በዚህ ስልክ?
አ
እሺ ሄኖክ አንዴ ጠብቀኝ።
በዚህ ስልክ አይደለም፣ በዚህ ስልክ አይደለም።
እሺ ዜሮ ዘጠኝ ስልሳ አምስት ስልሳ ስድስት ስልሳ አምስት ስልሳ አምስት ስልሳ ስድስት
ዜሮ ዘጠኝ ስልሳ አምስት ስልሳ አምስት አ አስራ ዘጠኝ እሺ
ዘጠና ሶስት ስልሳ ሶስት ዘጠና ሶስት ሰባ አስር አስር ያልክ ነው የወጣው ሄኖክ።
ሰባት አስር አስራ አፕሩቭ አላደረግም።
እሺ አንዴ በዚህ ስልክ በዚህ ስልክ አ ሰባት ሺህ ብር ነው ያለክ።
እሺ፣ በዛ ጋውስ ያኛውን check አላደረኩትም። ይሄ ሰባት ሺህ ብር ግን ወደ ቴሌ ብር ነው አይደል? አስራ አንድ ሀያ አምስት አስራ ዘጠኝ አስራ አ ሁለት አ አ
ይሄን confirm አድርጌ እልሃለሁ። ያኛውን በሀያ አምስቱ ይዤ በ- እኮ በአዎ በቴሌ ብር ላይ ባየሽ
እሺ። እሺ እኔ
ወይ ስለው እንዳለ ገብቶልሃል። እሺ
አሁን አስገብተሽ ልጅ ወይስ ቼክ ገብቶ አድርገው።
ነበር?
አይ already ገብቶ ነበረ።
ገብቶ ቼክ ነበር።
አድርገው። አዎ የቴሌ ብር account በዚህ በዚህ ሳምንት ውስጥ እዚህ ጋር withdrawal ተደርጎ ያልገባ ብር የለኝም።
This week።
እ?
እሺ ትንሽ ጠብቀኛለህ ግን load እስኪያደርግ ቤቲ ነሽ ግን አይደል? up- upgrade ያስደረግሽልኝ ነሽ አ ቤቲ?
ነው ሶስት ነን ያለ ነው።
አ ሶስት ናችሁ እኮ ያችኛዋ ቤቲ ነው።
እሺ ሶፋ ታቀኛለሽ።
እኔ የለም። እሺ በዚህ ስልክ በዚህ ላይ እሺ ዜሮ ዘጠኝ አንድ አንድ ሌላ አይ አቀድለ ያረክታል ዜሮ ዘጠኝ አስራ አንድ ስልሳ ሃምሳ ስምንት ሃምሳ አምስት
እሱንም የሳምንት ነው ቼክ ማድረግልህ።
አይ አይደለም የዛሬ
እሺ
አስር ሺህ ብር አለ አ?
አይ ነው እ balance ያልሆነ payout የለም።
ገብቷል አዎ
ወደ ሀያ አምስት አዎ
ዜሮ ዘጠኝ አንድ አንድ ስልሳ ዜሮ ዘጠኝ አንድ አንድ ሀያ አምስት አስራ ዘጠኝ አስር ወደ የሚለው
እሺ አዎ አስራ አንድ ሀያ አምስት አስራ ዘጠኝ አስር ላይ ወደዛ ገብቷል አዎ
እሺ እሺ መልካም በዛ እሺ